ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
jackpot ለመቁረጥ ፈልጌ እምቢ ብሎ ነበር።
ምን ይላል ስትሞክር? Hello
ስሞክር there are no jackpot available for the moment ይላል።
OK እሺ። ተስፍሽ jackpot የለንም እንዴ አልተለቀቀም? እ አብ- እ የጀመሩ ጨዋታዎች ስላሉ ነው። እሺ እንደዛ የሚልክ አለ። ጃክፖቱ ተለቋል፣ ግን እንትን ነው ለዛ ነው።
የጀመሩ ጨዋታዎች ስላሉ አዎ አዎ የተጀመሩ ጨዋታቸውን እየተጫወቱ ያሉት ስላሉ እሱ ነው ለዛ ነው መቁረጥ ያልቻልከው።
አሀ፣ እነዚያ አንዴ ሲጨርስ ከጀመረ አዎ መቁረጥ አይቻልም። ለዛ ነው እነሱ ሲጨርሱ አዲስ ጨዋታዎች ሳይጀመሩ ለመቁረጥ ሞክር።
እሺ፣ በቃ አመሰግናለሁ።
እሺ እኔም አመሰግናለሁ።